Can I screenshot po?
Ah. Hello.
Alam ko din ang message.
አዎ ወይም መቶ ብር ትላንትናም ተወሰደብኝ፣ ዛሬም ተወሰደብኝ። ቤትን ጊዜ ይጫወታለሁ እኔ ታውቀዋለ። ወደ እናንቺ የገባ ወደ ቻባ ሁለት መቶ ዛሬም አሁን ሁለት መቶ ወደዛ ገባ፣ አራት መቶ ማለት ነው። አይመለስልኝም ወይ?
ይመለስልዎታል። ቴሌግራም ላይ ልከውታል።
አይ አልጠቀምም ቴሌግራም።
በሚጠቀም ሰው የላኩልንና ቼክ እናደርግልዎታለን።
ያውና እኔ የምጠቀመው ይሄን ስልክ ነው።
በሌላ ሰው ስልክም ቢሆን ይላኩትና ቼክ እናደርግልዎታለን።
ምን ምን ልልክልሽ አሁን?
message ኡን ይላኩልን እንደቆረጠቦት የሚያሳየውን message
የተቆረጠብኝ message ኡ አሁን- አሁን ልልክልሽ በምን ልላክልሽ? message ኡ በሜሴንጀር አልሽው
ቴሌግራም ላይ ላኩትና check እናደርግልዎት።
ቴሌግራሙ ላይ ይህንን ጽሑፍ ነው የምልከው። እሺ